Hello
አቤት ጤና ይስጥልኝ
እሺ ክበብ
ምን ልታዘዝ ምን ልርዳው
ኦሮምኛ ነው የምትችለው እሺ እ ትንሽ system ኡ ስለተያዘ ነው መስመሩ ስለተያዘ ነው ኦሮምኛ መልሶ ይደውሉ ባክዎቱ
እሺ